ብሎ ተጽፎ በስሙ በመኪና እየዞረ ነው የሚሰራው።
ጎበዝ ነው። እንደዚህ እኮ ነው advanced ነው።
እሱ ሲበላሽባችሁ እንግዲህ ያስባላችሁ regional TV
ወይ ወይ አሌክስ
ሰማችሁ።
ምን አልሰማሁም ነበር፣ ይቅርታ።
አሁን ዲዲ የሰራውለት client በቃ ስራለች በቃ busy ነው በጣም በየቤቱ እየተሰራ hello፣ የለምለም ስልክ ነው።
ምናምን ቲቪ ለምን በዚህ ስልክ አትዳት? የእሷ ስልክ ላይ ታገኘ እሺ፣ እሺ፣ እሺ፣ ይቅርታ።
አውቀህ እንዳታበላሸው